ነኝ ወይ ይሰጡኛል?
ተቃራኒ order ይዤ ነበር።
እሺ ንገረኝ ሁለቱን።
ሰባ አራት ሰላሳ አንድ እና ሰባ አራት ሰላሳ
እሺ ማን ነው ስምህ?
ሳሙኤል
በ right አንዴ ጠብቀኝ። አንቺ ስንቴ ቡና መጣችሁ ግን? እኔ ሁለት
ሌላ ወይዬ ቆይ አንዴ load እያደረገልኝ ነው። እሺ ክፈትልኝና ሊያው ሰማይ
ገቢ መጣ ቆጠረው ነበርና የትኛውን ነው የምሰራው?
እ
የትኛውን ነው የምሰራው?
የ እንትና ሰራዋለሁ የማክቦ
ማይኪንግ ወደ
አ ጎሮ ሄሎ
ሄሎ ሳሚ ወይ የቻናሉን አስቀምጫለሁ። እሺ ፒኑን ሊለ ያንን እሺ እሺ ሳሚ
አ ሸባት